hello ሰላም ነው? ቤቱ ቤት ሮቤል ጎንደር አራት cashier እ ትኬት cancel አልሆንልኝ እያለ ሮቤል ሮቤል cashier አራት ጎንደር ሮቤል ጎንደር አራት
እሺ፣ ቆይ አንዴ ትኬት cancel ይደረጋል እንዴ ብሩኬ?
እ
ነው አሎ ሮቤል እ ካንስል አይቻልም። እሺ
እ ትኬት ከተሳሳቱስ ምን ሊሆን ነው?
እ
ትኬት ሲሳሳቱ ምን ሊሆን ነው?
ሲሳሳቱ አዎ።
እነሱ ናቸው ከፋ የሚሆኑት እንጂ እ ካንስል አይደረግም።
እንደዛ ነው የሚሰራው ሁሉም ቦታ ላይ አዎ አዎ